ጤና ይስጥልኝ። ቤት ታወላ አዎ፣ ቤት ቤት ነው።
በሰላሳ በሰላሳ ቀን ሰላሳ በዘጠኝ ወር እሺ፣ እሺ፣
አራት መቶ እና ሶስት መቶ ሰላሳ ተጠርግቼ አላበልኝም ዊዝሮ አለው ዊዝሮዋል ወጪ ነው ያደረጉት ገንዘቡ በቂ ነው። ወደ ሁለት ጊዜ ብር አርግቼው አልዞርም።
ስንት ብር?
አንድ አራት መቶ አንድ ሶስት መቶ የመጀመሪያ ሶስት መቶ እሺ፣ ስልኩን ስጡኝ። የቤት ቤት
አስ- ይሄ ቁጥር ነው አስራ ሁለት አስራ አምስት ዜሮ ዘጠኝ አስራ አምስት አስራ ሁለት አርባ ዘጠኝ አርባ ስምንት አዎ እሺ
Betul pokok mau kemarin kan.
በሳንቲም ፔ ነው አይደለ? ደንበኛች Ya?
በሳንቲም ፔ ነው አይደለ?
Ah. Kan.
አግኝቻለሁ። transaction ኡ pending ላይ ነው ያለው። ሪፖርት አደርግልዎታል ለሳንቲም ፔ እነሱ እሺ።
approve ያደርጉታል።
ቆየ ቆየ እኮ ባለፈውም በዛ አድርጎ ነበር።
እኔ አሁን ሪፖርት አደርጓለሁ። እነሱ approve ያደርጉታል ሲያዩ።
እሺ።
እሺ፣ thank you። መልካም ቀን።